¿A ver? ሄሎ ጤና ይስጥልኝ። ሄሎ ድምፅሽ ብዙም አይሰማም። ደዳት አለ መሰለኝ። ያው ስልጠና ለመውሰድ ነበር ዩቲዩብ ላይ እና hello hello
ሰላም ጤና ይስጥልኝ። ማን ልበል? ከየት ነው?
እሺ አዲስ አለማየሁ እባላለሁ ከኮልፌ
ኮልፌ።
አዎ ማን ኮልፌ ነው ስሙ? ፍቅር።
አዲስ አለማየሁ
ሄሎ